ሄሎ ወንድሜ
ሄሎ ቼክ አድርገንልሃል። እሺ ተመልሷል ሰላም ሰላም ነው ወይ?
አለ እንዴት ነህ?
ለምን እንዲና ጌም መጫወት ነበረና አንድ ሺህ ሁለት መቶ አገኘ። እዛ በኋላም መውጣት እምቢ አለ።
ማለት
መውጣት እምቢ አለች። መቀየር
መቀየር አው ጌም አንድ ሺህ ሁለት መቶ አገኘና
አ ከዛ በኋላም መቀየር ናሲ እምቢ አለች።
ምኑን መቀየር?
መወጣ መወጣት ገንዘብ ብር ማውጣት?
አው okay ከዚህ በፊት አሁን የደወለልኝ ሰው ነበር በዚህ ስልክ አይደል?
አው እ፣ እሱን አንዴ ላውራ።
እ አንዴ እሱን ይሄ ያንተ ነው ስልኩ?
ስልኩ እኔ ነበረ፣ ግን ሌላ ልጅ መጫወት ነበረ።
okay እሱን እሺ፣ አሁን የመመልስለት ነገር ነበር። ሶስት መቶ ብር ዊዝድሮ ብለው ነበር እሱ።
ሶስት መቶ ብር አ ተመልሷል። አሁን ወደ ቤተሰብ ቤት አካውንቱ ተመልሷል።
እሺ ቢናስ ተመለሱ። ቢናሳችሁ አመሰግናለሁ። ቢናሳችሁ እሺ እሺ እሺ እሺ ሀሰናት